Hello
ሄሎ
አቤት
ሄሎ አቤት ሰላም ነው።
እግዚአብሔር ይመስገን።
አዲሱን standup comedy የእሸቱ እንትን ለማለት ነበር።
ይቻላል እ ሁለት ሰዓት ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው።
የሁለት ሰዓቱ የሁለት የሁለት ሰዓት ሰዓቱ እሺ፣ አዎ።
ስሞትን ይንገሩ።
ቴዎድሮስ
ቴዎድሮስ ማ
አብ ነው።
አብ ነው። እሺ፣ ስልክ ቁጥር ይንገሩ። ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰባ አንድ እሺ ስልሳ ስምንት ስልሳ ስምንት ስልሳ ስምንት ስልሳ ስምንት አ
እሺ። ለስንት ሰው ነው የፈለጉት?
አንድ ሰው አንድ ሰው የሁለት ሰዓቱ ነው አይደለ ያሉኝ?
አ
እሺ እሺ። እ ስለ ትኬቱን ነገ ከሶስት ሰዓት ጀምሮ እዛው ሴሚሲ ሚካኤል ያገኛሉ።
Okay፣ ሚካኤል እዛ ነው ኢኮኖሚ ቆርጠው?
አዎ እዛው Okay።
በአካል መጥተው ነው የሚቆርጡት። ከሶስት Okay።
ሰዓት ጀምሮ በማንኛውም ሰዓት መጥተው መቁረጥ ይችላሉ።
Okay፣ እሺ፣ እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ እሺ